Hello ወይ Hello ፍቅር ወይ ስልሳ አንድ ስድስት
ምንድን ነው?
አዎ ወደ ወደ መስፍን አስገቢ በእናትሽ ወደዛ ስለሚሄድ
ራሱ መስፍን አይደለ?
አዎ አዎ በእናትሽ አስገቢ
Okay ቆይ አንዴ። ለ- ማን ነው ይሄ? የማን order ነው?
የቢኒያም
ቆይ እሺ dispatch ላናገር እሺ። እሺ እ- እ
አይዞ አይዞ አንከር እ?
አይዞሽ።
እሺ ቢኒያም ከንድል ከሆነ ወደ
አዎ መጠይ
ቆይ
ቦሌ ከቦሌ ይይዛል ሰኔ እኔም ወደዛ ስለ ወይ ብሩ ገብታል
እዛው ታመጣ ከምስት ናምጣ
ይሄ ይዛ ጨርቅ ይዛ ቦሌ ሀምሳ ያሰራ እዚህ ጋር ሀምሳ ብር ናምጣ የት ይግባሽ
እናታዲያ
ታምሩ ከራሱ እንትን ያደረገ አይመስልም
አንተ ለምን አነሳው? እዚህ የነበረ ወረፋው አንተ ምንድነው ቁልፍ ስጠኝ አንዴ።
ዋይ ከገባ ይሰጣል፣ ካልገባ እኔም እሰጣለሁ።
እና እኔ እኮ የ cycle ኡን ቁልፍ እኮ ነው ያልኩህ።
እኮ እኔ ልቆልፍበት ነው እኔ እኮ በቃ አንዴ ቻርጅ ልሰካ ስለሆነ ግን ቁልፍ ስጠኝ እኮ ነው።
እኮ ይዤ እኔ አይቻለሁ። እዛ ልታረግ ነው ራሴንም አለ
ምን አልኩ
ሄሎ መስፍን እማ እ እሺ ይገባልሃል እሺ እሺ ልረጋጋ አዎ